ወሎ እየተጓዝ ፍቅር ነው ሰሌዳ ፈተሻም የለብን ሹፌር ቶሎ ነዳ ፈተሻም የለብን ሹፌር ቶሎ ነዳ ፈተሻም የለብን ሹፌር ቶሎ ነዳ ወሎ እየተጓዝ ፍቅር ነው ሰሌዳ ፈተሻም የለብን ሹፌር ቶሎ ነዳ ፈተሻም የለብን ሹፌር ቶሎ ነዳ ፈተሻም የለብን ሹፌር ቶሎ ነዳ ቃልን አልንም አልንም በፍቅር ስጠራ ነይ ስባል ነይ ቶሎ ነይ ቶሎ ነይ ቶሎ ዋሳና መከራ ያለ ጉዳይ ያለ ጉዳይ ያለ ጉዳይ አላለኝ ነይ ቶሎ የሚያወጋኝ ቢኖረው ነው ከሆዱ ከልቦ ነው ከፍሎ ጓዝም የለኝ ጓዝ የሱ ነው እሄዳለሁ ናይ ስላለኝ ቶሎ አለው ጉዳይ የሚያወጋኝ ከሆዱ ከልቦ ነው ከፍሎ የወሎ የስፍቀር ለሂደር አይባል በተገኘው ፍጥረት እንዲህ ያስጋልባል ለመልሱ ብቸኩል ታዲያ ምን አለበት አይነነ አይነነ አይነነ አይነነ አይነነ እናትና አባቱ ይሉታል ሺ ገዳይ እኔ ነኝ ተረኛ የእሱ ባለ ጉዳይ አይነነ አይነነ አይነነ አይነነ ነቃባን ሹፌሩ ተነስ በማለዳው ነቃባን ሹፌሩ ተነስ በማለዳው ከጎዳናው ግባ በሂነው ምዶ አሃይ ነዳ አሃይ ነዳ ነዳው ነዳው ነዳው አሃይ ነዳው አሃይ ነዳው ነዳው ነዳው ነዳው ወሎ የተጓዥ ፍቅር ነው ሰሌዳው ተሻም የለብህ ቶሎ ቶሎ ንዳ ራዶ ራንጫ ገሚሴ ቡሉ ግቢ ሜዳማ ፊታ ከችን በረዳ ወሎ አንበዱ ሲመሌ ሂሪ ባንቀቡ ኢዳንስ ያዳቡሌ ገላ ኮመጋን ሆማን ቀምኖ ወልመሌ ገላ ኮመጋን ሆማን ቀምኖ ወልመሌ ኮመጋን ኮመጋን ኮመጋን ኮመጋን እሄዳለሁ ናይ ስላለኝ ቶሎ አለው ጉዳይ የሚያወጋኝ ከሆዱ ከልቦናው ከፍሎ ከፍሎ ገሌን ጨርቄን ሳለን ገስግሼ ልድረሰው እኔን ያለ ወዳጅ ይጠብቀኛል ሰው አይነና ዓለም ዘለም አትፈልግ ባልሹ ፍቅር ውሰደኝ እኔም ናፈቅ bakka bu'ee dhansi yaada bulee dallaa koma gaan homaa